Welkom mevrouw.
ሰላም ጤና ይስጥልኝ።
አብሮ ይስጥልኝ ምንድነው?
እ እ ጥሩ አድርጌ ምንም እየገባልኝ አይደለም። በጣም ቆይተዋል። ትናንትናም እንዳለ ሶስት transaction ነው እየገባልኝ አይደለም።
እሺ transaction ኑ ያልገባሉትን screenshot አድርገው ቴሌግራማችን ላይ ላኩልን። ያልገባሉትን mark mark እያደረጉ እኮ ልክ ያለው ግን ምንም መልስ ምላሽ እያገኘው አይደለም። ሁለት ሳምንት ምናምን ሊያልፈው ነው አንዱ አንዱ ደግሞ ትናንት ሁለቱ ማለት ነው። አንደኛው ደግሞ የትናንት ነው። መልስ እሺ፣ ቢሰጡ ይዟል።
ቴሌግራም ስሞት ማለበል
ሮምሃ ሮማን ሮምሃ ሮምሃ
ሮምሃ አ
ዜሮ ዘጠኝ አስራ ሶስት ቤት ነው ስልኩ።
አስራ ሶስት ዜሮ ዘጠኝ ሰማንያ ዘጠኝ ዜሮ አምስት ስምንት ስምንት መቶ ሁለት ማለት ነው።
ዜሮ ስምንት ስምንት መቶ ሁለቱ ሁለቱን ያልገባሉ ሶስት ጊዜ አድርገው ሁለቱም ነው ያልገባልኝ። አዎ
እሺ የትላንትናው የትላንትኛው trans እንትን screenshot አድርጌ ልንገርሽ ወይስ እንዲሁ ልንገርሽ? በቃ አይ እዛው ላይ screenshot አድርገው ይላኩልን እዛው ላይ
አሁን ልካለሽ።
እሺ እሺ ቴሌግራም ላይ ላኩልን እሺ አመሰግናለሁ።